ጤና ይስጥልኝ ቢጃ ኢትዮጵያ ሮዳስ ነኝ ባኮም ልርዶት
ሄሎ ጤና ይስጥልኝ ቢጃ ኢትዮጵያ ሮዳስ ነኝ ባኮም ልርዶት ይሰማዎታል ደንበኛችን
ይሰማል?
እሺ ባኮምን ልርዶት
ሶብኝ ኦክሲጅን
ኦክሲጅን ለማስመዝገብ መስመር ላይ ያሉ ደንበኛችን
ተሰብሶብኝ
ተበስቶብኝ አዎ ድምጾትን በጣም ይርቃል ደንበኛችን
ቤተሰቡ ኦክሲጅን እያስከሰለሆነ እሱ ሊፈልግ ነው።
እሺ ደንበኛችን አዎ እሺ ቢጂአይ ቢጂአይ አይዲዎትን ይነግሩኛል ቢጂአይ አይዲ
አላወቁትም። ቆይ ይጠይቅና
እሺ የተመዘገቡበት ስልክ ቁጥር መንገር ይችሉኛል የተመዘገቡበትን ስልክ ቁጥር መንገር ይችላሉ
ልየውና አዎ እሺ